ጤና ይስጥልን ቪዥን ኢትዮጵያ ህይወት ነኝ ምን ልርዳዎ።
እዚህ ጣፎ አካባቢ ማለት ነው። hello
ጣፎ አካባቢ
እ፣ ኦክሲጅን እያገኘን አይደለም እናት መስመር ላይ ያሉ እ?
መስመር ላይ ያሉ ደንበኛችን ድምፆት እየተሰማኝ አይደለም። ምን አለ?
እዚህ ጣፎ አካባቢ ኦክሲጅን እያገኘን አይደለም።
okay እሺ፣ ደንበኛችን ከዚህ በፊት ደውሎ አስመዝግበው ነበር እኛ ጋር
አይ አልደወልኩም፣ ግን በጣም አስቸገረ። ገባሽ?
ያልደወሉ ልና ማለት መዘገቡ
አዎ፣ ልናገኝ አልቻልንም በፍጹም።
ስለዚህ አሁን እንዲመጣሎት ለመስ- ለመመዝገብ ፈልገው ነው አይደለም?
አዎ
ደንበኛችን መስመር ላይ ያሉ አለሁ። አዎ
እሺ፣ እንድመዘግብሎት VG ID ዎትን ይስጡኝ እባክዎት።
ምን ልስጥሽ?
ID VG ID
ID ውን okay። አሁን እዛ ጋር አይደለሁም። እ፣ በኋላ ል- ልንገርሻ
number ኦትንም ካወቁኝ ይንገሩኝ። ደንበኛችን እ እ
እ?
እነግርልሽ አንዴ